ሄሎ ጤና ይስጥልኝ። ኦኬ ኢትዮጵያ እባክዎን ልርዳዎ?
ጨረታ ነው ልጨረስ ነበር የደወልኩት።
እሺ
ቲጂ
እ ሂቨን እየሞከርኩ ነው።
አዎ ምን ላደርግ ከጧት ጀምሮ እየሞከርኩ ነው። አሁን ገና ነው ያገኘሁት።
አዎ ደውሎ ነበረ ዲቭና እንዴት ነው ብሎኝ፣ በአንዴ አይጠራም ግን እ፣ ምናምን ብየው ነበር እ፣ ቼክ እያደረኩት ነው። እሺ ብሎኝ ነበር።
በቃ እሺ እኔም እየሞከርኩ ነው። ይኸው እኔ በስንተኛ እንደጠራልኝ እሺ አይ ነግሬዋለሁ። እስቲ እሺ ቻው።